ተነስተን ዶንኪቲዩብ
ዶንኪቲዩብ ሄሎ።
ለመመዝገብ ነበረ።
እሺ ምን ነበር እናቴ?
አይ ይሄ ፉድ እ፣ እንትን ላይ ዶንኪቲዩብ ስልሽ በቃ ወጌሻ?
ይሄ ልጆች የሚቀርቡት ጋር
እሺ አባቴ ስንት አመት ነው?
ዘጠኝ
እሺ አባቴ ይኸውልህ አሁን እያቀረብን ያለ ነው አምስት አመት እና ከዛ በታች ነው። እሺ እሺ አባቴ ደህና ዋል።